ቀለብ ሆነ ሻዬ ቀረሽ እንደ ዋዛ ውበትሽ ረግፎናዬ እንደ ጠዋት ዛና በልስልሶ ክንድሻዬ እንድንተራስበት ፍላጎቴ ነበራዬ ምስጡ ተጠቃበት ስትሞቺ አዘንኮኝ ነፍስሽ ተስተግደና ስትሞቺ አዘንኮኝ ነፍስሽ ተስተግደና ተመለሺ ፍቅሬ እኔ ልግደምሽ አፈርና ድንጋይ አይችልም ጎንሽ